ጤና ይስጥልኝ ቤት ሰላም ይስጥ ወንድሜ።
አለን አለን።
ቲኬት check ለማድረግ ነበር።
እሺ ንገረኝ። cashier code አስራ ሁለት አስራ ሁለት ሰባ ሰባ ሰማንያ ስድስት እሺ ዘጠና አንድ
እሺ ሶስት ጨዋታ ወጥቶብሃል ውስጥ ነው። እሺ okay። እስኪ በ- ይሄኛውን
እሺ ሌላ ነበር አስራ ሁለት አስራ ሁለት ሰባ ሁለት እሺ ዜሮ አንድ እሺ ዘጠና አንድ
እሺ ይህም ሶስት ጨዋታ ወጥቶብሃል።
okay። እሺ ወንድሜ እሺ